ሄሎ ማህሌት፣ አዎ ሰላም ማህሌት፣ እንዴት አደርሽ?
እግዚአብሔር ይመስገን። ሰላም።
ከላይ ነምቦልሽ ገነት ነኝ። ሰላም ነው ኦኬ ሀይ፣ እንዴት ነሽ?
አለን እግዚአብሔር ይመስገን። ማህሌት ሶ ማውራት ትችያለሽ?
አዎ አዎ ሶ ባለፈው ተነስቴሽኖች እና ዩኒቨርሲቲ ኦፍ ሳፒያንዛ ኤስኤቲ የለኝም ስላልሽኝ ቲኦኤልሲ ላይ ተነጋግረን ነበር አለ ቼክ እንዳደረግልሽ እንደው መጀመሪያ ኤስኤቲ ከሌለሽ አይሆንም ብዬሽ ነበረ። ሶ አዎ እሱን confirm አድርገሽ አሳውቂኝ ብለሽ ነበረ። SAT ስለሌለሽ አሁን TOLC-I available እንደሆነ አይቻለሁኝ እና ኦኬ ሶ እናስፈትንሻለን። እሱን book Mhm.
አድርጌ ጨርሼ ሰዓቱን እ፣ ማል ጊዜው ማለት ነው እ፣ ቀኑን Mhm.
አድርጌ እነግርሻለሁኝ። ትፈተኛለሽ። home based ፈተና ነው TOLC።
mhm፣ እዛ በዛ መሰረት አሳውቅሻለሁ። ትፈተኛለሽ። every application ኑን ሙላውን ነገር በሙሉ ጨርሼ ሞልቻለሁ። except ፔመንት አለው ሳፒያንዛ እና ይሄን ፈተና ትፈተኛለሽ ማለት ነው። ስለዚህ መጀመሪያ ፈተናውን ተፈተኚ፣ ውጤትሽን እኒ አሃ፣ ከዛ በኋላ እሱን ሰሚት አድርገን የውጤትሽን ሪዛልት ሰላሳ ዩሮ አካባቢ ያለ ሰው ውጭ ሀገር የሚከፍልሽ ካለ ዘመድ ውች ጉድ ይመረጣል። ካልሆነ ግን አለቃይን አሳውቄው እንዲከፍል አድርጋለሁኝ። በብር ትከፍያለሽ ማለት ነው።
ኦኬ እሺ እሺ እሺ Thank በቃ you።
የደነግሽ በጣም ነው ማለት አመሰግናለሁ።
ሌሎች የሄድንባቸውን procedure ኦች ቴሌግራም ላይ ጠብቂኝ፣ update አደርግሻለሁኝ።
እሺ እንትን materials ማግኘት እችላለሁ? የፒኦኤልሲ አይ TOLC ያው normally ስትመዘገቢ እ፣ እንትን የምትሰሪበት አለ። ይሄ ምን ለማ- መለማመጃ የለም የፕራክቲስ ፕራክቲስ እሱ አዎ፣ መ- መጀመሪያ ራሱ ካሰራሽ በኋላ ነው ወደ ፈተናው የምትሄጁ። በባህሪው እንደዛ ነው ፈተናው።
Okay እ፣ ቅድሚያ ል- sample ኡን ማለት ነው ያሰራሽ እና እሱን Mhm.
እንደውም sample ኡን ያልሰራ ሰው ወደ ፈተናውም proceed አያደርግም፣ ፈቃድ አያገኝም፣ Okay, system ኡ ላይ okay.
ይከለክለዋል። ስለዚህ መጀመሪያ sample ኡን ያሰራሽ እና ነው ወደ ዋናው ፈተና ቶኝ የምትገቢው ማለት ነው።
Okay ስለዚህ እንደዛ ነው እና እ፣ ከወዲሁ የምሰጥሽ sample ነገር የለም ራሱ system ኡ የሚያዘጋጀው ነገር ስለሆነ Okay እሺ እሺ Thank እዚህ you በጣም ማህሌት አመሰግናለሁ።
አዘጋጅ ስጨርስ እ፣ አሳውቅሻለሁ። ቴሌግራምሽን ተከታታይ ደውዬ እመነግርሻለሁኝ።
እሺ እሺ Alright, እሺ፣ እጠብቃለሁ።
እሺ።
Thank you እሺ ማህሌት መልካም ጊዜ ሆነልሽ። ሰላም ወይ?
Thank you እሺ እሺ